ሁሉ ጤና ይስጥልኝ።
hello ሰላም ነው እናት?
አለን እግዚአብሔር ይመስገን።
ስኬት ነው አይደል?
አዎ በዚህ ደውዪልኝ ብሎኝ ነበር ልጁ።
እሺ
እ expired ይለኛል ምኑ?
product
license ነው
hello license ነውማ።
product license expired ይላልማ።
እሺ ስንት ቤት ላይ ደውለሽለት ነው?
ስንት ቤት ነው የልጁ ጋር የደወልሽ? ሀምሳ ስምንት ቤት
ዜሮ ዘጠኝ ስንት
ስንት?
እ ዜሮ ዘጠኝ እ
ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት መጨረሻ ማሽን አሳድሳችኋል?
ማሽን ታድሷል። አዎ።
እሺ license